እሷ ደግሞ እዛው ነው የሚመለከው ነበር ዋን ነበር ዋን
ሄሎ ሄሎ አቤት ወይ ከስተመር ካንስል ማድረግ ፈልጋለሁ ብለህን ነበር አይደለ?
አ በቃ ም- አውጥተዋል ከምግብ ቤት አ ይኸው ምግብ ቤቱ ጋር ነኝ። ከምግብ ቤቱ ፒክ አድርጌዋለሁ፣ ግን ምግብ ቤቱ ነው።
በቃ እሺ መልሰው እሺ
ልመልሰው አዎ ምን መልሰው ል- ምን ልበላቸው?
በቃ ዝም ብለህ መልሰው ከዛን እኛ እንደውላለን እሺ አውጥ- ግን ማለት ነው አንቀበልም ካሉክ ኮኮን ነው የምትመልሰው እ አንቀበልም ካሉክ ለማንኛውም ደውል ግን እዛው መልሰው እሺ፣ እሺ፣ አሳውቅ እሺ መልሻለሁ ብለህ እሺ።
መልስ ቻው